ሄሎ ሄሎ ወይ አባ
ሄሎ ሄሎ ሄሎ ለምን አብረሽ ሪፖርት አድርጌ ነበረ ከትናንት በፊት ከዘመድ የተዝድሮ አድርጌ አንድ ስድስት መቶ ከቀንሱት አልጋ
እንዳልገባ ያሳዩታል። እሺ
ስክሪንሻት አድርጌ ልጠለው ሙሉ መረጃ እና ስቲል ዛሬ ምንም ማጠም አልመለሳችሁም።
በዚህ ቁጥር ተመዘገቡ።
please
እሺ ደንበኛችን ሙሉ ስሞትን ንገሩና ላረጋግጥለሁ።
ወንድ ስራው መንግስቴ
ዋና ቤት ወንድ ስራው መንግስቴ
እሺ፣ ደንበኛችን መስመር ላይ ጠብቁ።
እና የኔ የኔም አታስከፍለው ማርያም ለምን ለማታ አምስት መቶ ብር ይበላል።
አምስት መቶ ነው
መስመር ላይ ያሉ ደንበኛችን ወይ? ያ
እናመሰግናለን።
ያኛው ሌላ ነበረ፣ ይሄ በሰላሳ እህ?
ነበረ ነው።
የማይቻል ነው። ለሚመለከተው አካል ተላልፎሎታል፣ ግን በዚህ ቀንና በሰዓት ያልቃል ማለት አንችልም። ነሰብ ነው እኛም ነው ምንድን ነው ማለት ምንድን ነው ያለው ችግሩ ማለት እንዴት ከሳ ሪፖርት ካረኩ ሶስት ቀን ሆነኝ። so ምንድን ነው ያለው reality?
አዎ፣ ብዙ customer ኦች ሪፖርት ነው
ሌላ በረፋ ሆነውበት ነው፣ ግን ሲስተካከል ያሳውቁናል። ለዚህ ደግሞ ሲደውል ሪፖርት ላድርግሎት እ? እ? እ?
ደግሞ ስለደወሉ ደግሜ ሪፖርት አድርግሎታለሁ።
አዎ፣ አይ እሺ፣ ምንም ማ- አዲስ ነው አይደል? ከአሁን ArifPay አሁን ነው ከዘመን ቤት ጋር የወሰዳችሁት agreement አዎ አዲስ ነው።
እኮ አሁን እኮ customer በዚህ ልክ እንትን ማለት የለበትም ነበረ።
ልክ ነው።
ሶስት ቀን ሪፖርት ተቀንሶ እንትን የተባለ ነገር መመለስ እ፣ ምንም እንትን ያለ ነገር አለ። እንዳልገባ ካሳያችሁ መመለሱ ምንድን ነው system እንትን ልክ ነው። ብዙ customer እንደዚህ ሪፖርት ስላደረገ ነው
እሺ፣ እሺ፣ ሪፖርት እሺ አድርጊልኝ እንግዲህ ደግሜ ሪፖርት አድርግሎታለሁ። በጣም ይቀጥፋል።